ነበር ጤና ይስጥልኝ።
አቤት ከአሪፍ ፔይ ነበር የምደውለው ቅዱስ ራኤል።
ከምን ከአሪፍ ፔይ ነበር የምደውለው።
ካሪስቴ እሺ እሺ
እ፣ ይቅርታ ደንበኛችን ስሞትም አልበል ሪታ
ምን አሉኝ?
ሪታ ሪታ አዎ እሺ ደንበኛችን እ፣ የ POS ማሽናችሁ ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር።
transfer ስለሆነ ነው እንዳለ transaction ኣችን transfer ስለሆነ ነው እሺ ደንበኛችን፣ ሌላ ያጋጠመ ችግር የለም።
የለም እሺ ደንበኛችን፣ ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው ያናግሩ።
እሺ እሺ በጣም እናመሰግናለን እኛም እናመሰግናለን። መልካም ቀን።
እሺ